ነው።
አቤት
እዚህ ጋር ፍንድስታ ነበረ እ ድንቅ ልጅ ለማ እንትን ለማድረግ ነበር
ምን ለማድረግ
ለማሳወቅ
እሺ፣ ግን ህጻናት ማሳወቅ አይቻልም።
እ
ትልቅ ሰው ነው ማሳወቅ የሚችለው። ስንት አመትሽ ነው አንቺ?
ሀያ
አያስልሲ። ስለዚህ ወይ ማሚ ወይ ሌላ ሰው ይደውልልንና ማሳወቅ ይችላል ማለት ነው። እሺ